Hello ሰላም ናችሁ? አሁን ደውዬ ነበር እና inbox እናደርጋለን account number ተብዬ
አልተደረገልትም። እሺ like በጣም ብዙ ሰው ስለሚልክ ነው።
ምን ስለሚልክ account እንድከፍል account ቁጥራችሁን እና ቴሌግራም ምልክበት ስልክ ቁጥር እንልክልሃለን ነው የተባልኩት።
አልተላከልሁም። ታዲያ አልተላከልኝም።
እሺ እኔ አሁን text ምልክት ነው የሚጠቅሙት። ስልኩ ሰማንያ አምስት ነው አዎ ሰማንያ ሰማንያ አምስት አምስት ዘጠኝ ሰላሳ አምስት አስራ ሶስት ሰላሳ ዘጠኝ ሰላሳ አምስት አስራ ሶስት አስራ ሶስት እሺ በቃ አሁን በምልክሎት ስልክ ቴሌግራም ላይ የሚጠቀሙ እሺ እናመሰግናለን።